Hello, how's it going?
ወይ ያሲት ሰላም አለሁልህ። ይመስገን።
ስንት መሰለሽ ያሲት አስራ ሁለት ሀያ ስድስት አስራ ሁለት ሀያ ስድስት እንዲወጣልኝ ነበረ ከካሳንቺስ ኦርደር ያስ ሌላም ኦርደር ስለያስ
ይዘሃል? ሌላም
መስቀል ስራ እሺ፣ ንገረኝ ያስከውን ሌላኛውን ሌላኛው ልንገርሽ አስራ አንድ ሰባ አዎ፣ ስድስት አስራ አንድ ሰባ ስድስት አንድ ሰባ ሰባ ስምንት ስድስት ሰባ ስድስት ሰባ ስድስት አዎ
እሺ፣ አንዴ እዚሁ ጠብቀሽ እሺ
አስራ ሁለት ሀያ ስድስት ነበር ያልከኝ መጀመሪያ የመጀመሪያው
የት ምግብ ቤቱ
ምግብ ቤቱ ካሳንቺስ ነው እኔ ያለሁት አሁን መስቀል ፍራውር ነው ስም ማን ነው?
ጌታ አለም ረስታው ብቻ ጌታ አለም። እሺ፣ የአንተ ጋ አይደለም። እሺ፣ ቼዝ ባሩ ምን አልሽኝ አንተ ጋ አይደለም።
እኔ ጋር አይደለም ግን አዎ፣ ቼዝ አይደለ አ- አ-
ቼዝ ባራ አዎ ኪዝ ባር ስድስተኛ ምን እሺ፣ አንተ ጋ አይደለም።
አለ የኔ ጋር አሁን እኮ አ- አስራ ሁለት ሪፍሬሽ ሰዓት አድርገው እስቲ።
እሺ እሺ እሺ፣ እሺ፣ ጌታ አለም ቻው።